ሄሎ
ሄሎ ጤና ይስጥልኝ። ማሊባባ አብሮሽ ጣን? አዎ ማሊባባ
መኪና አይተን ነበር። ኤሌንትራ እዛ የባንክ ያለው የተባለ ቲክቶክ ላይ ኤሌንትራ አዎ ሁለት ሺ አስራ አምስት አዎ አዎ አለን።
እ፣ ስለ እሱ ዲቴል ለመጠየቅና አድራሻችሁን አንዴ ለማወቅና እ፣ ዛሬ ትኖራላችሁ?
አለን አዎ። አድራሻችን ፓስታር ነው።
እሺ ዋጋ ሰላሳ ሶስት ነው የሚባለው።
ሶስት ነጥብ ሶስት ማለት ነው።
አዎ ሶስት ሚሊዮን ሶስት መቶ ሺህ ነው። እስከ አንድ ነጥብ ሶስት ድረስ ባንክ እናመቻቻለን። እ፣ ሁለት ሚሊዮን ብሩን በ cash
በጣም ጥሩ። ስለዚህ ባንክ አዎ።
ሲመቻችሁ በስንት ጊዜ ነው የሚሆነው?
በሶስት አመት ክፍያ በሶስት አመት ክፍያ። እሺ በአስራ አምስት percent interest ማለት ነው።
Okay። እ፣ ብዙ አይነት አማራጮች አሉ አይደለ?
Elantra ያለን እሱ ነው። ምናልባት ሌሎች መኪኖችን ካየህ ነው እንጂ ሌሎች መኪና። Okay እሺ፣ thank you።
አዎ።
እ፣ እንመጣለን ወደ በኋላ።
እሺ እሺ።
Thank you።